ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ እኔ ምን የእናንተ ጭኖር ማለት ነው እሺ ማዝሞከር የለም እንዴ ማዝመታት የሚባል ነገር የለም ማለት
እቺ አንድ ሰው ሲበላ
እሺ
ማዝመታት የሚባል ነገር የለም ብዙ ብር ማስሞ- ከተበላ
ብዙ ጊዜ ተበላው ብዙ ብር ከተበላ የምታልፉት ነገር የለም
ውይ፣ እንደዛ ነገር የለም ይቅርታ እ?
እንደዛ የሚባል ነገር የለም
በቃ ማስሞከር- ተበላችሁ ዝም ማለት ብቻ ነው
እና ምን ጨዋታ- ጨዋታ ነው እኮ
ጨዋታ ጀንበኛችን ቢሆንም ተበላሁ እኔ አንድ ሚሊዮን ምናምን ሺህ ብር ተበላሁ አሁን ገመል ገዛ- ምን ማድረግ እንችላለን እኛ ገመል ሊገዛ ነው ወይም የእናንተን እንትን ማለት ነው ሰው አ፣ ብዙ ሰው እንዳይጫወት አደርጋለሁ በኦንላይን ለቅ- ይለቃለሁ በፌስቡክ እና በምናምን okay ስለዛ ለ- ለአንተ የሆነ ነገር እንድናደርግ ነው አዎ
አይ፣ በጣም ይቅርታ እንጠይቃለን እንደዛ የሚባል ነገር የለም እንደዛ እንደዛ ማድረግም አንችልም ለአንተ የተለየ ነገር የምናደርገው ነገር የለም አንድ ሚሊዮን አምስት መቶ ሺህ ብር ነው እኮ ተበላሁት
እኮ ተበልተሃል ተብሎ የሚደረግ ነገር ምንም ነገር የለም የኔ የኔ የትኛውም ድርጅት እንደዛ አያደርግም ታዲያ ጀመር።
የኔ- የኔ ቢጤ ብዙ አለ እኮ ይሄ ምንም የኔ- ከዛ የሚያገናኘው ነገር የለም ጨዋታ ተጫውተው ተሸነፉ በቃ
ይሄ በቃ ይሄ በቃ ስድስት ስድስት ነው ብዬ ኦንላይን አለቃለሁ አ፣ አ፣ ያው ማን- ሁሉም ሰው አይቶ እሺ የሚገባ ችግር ወስኖ የለውም የሚገባበት ሰው ይግባ- ይግባበት ችግር የለውም እሺ ስድስት እዛ ስድስት account ዝጉልኝ ይላችሁ እንኳን አልጠቃላ አላችሁ እኮ መዝጋት ስለማይቻል ነው system ኡ መጀመሪያም ከመበላት በፊትም እንደዛ ነበር እንደ account ዝጉልኝ ስላችሁ ደግሞ አልዘጋ አላችሁኝ እኮ
እንደዛ ማድረግ ስለማይቻል ነው ከፈለጉ እናንተ ሎጋውት ሌቦች አ- ሌቦች ሎጋውት አላችሁ- ብለው መውጣት ይችላሉ ሌቦች አይደላችሁም ጠራ ምን ማለት ነው በቃ ያው ኦንላይን ላይ ለቃለሁ እኔ
ምን ማለት ነው accuse እያደረጉ እንደሆነ ያውቃሉ አንድ ሺህ አምስት አንድ ድምፁ እየ- ሚሊዮን አምስት ድምፁ መቶ እየተቀዳ ነው ይሄ ባይዘዌ ድምፁ እየተቀዳ ነው ይቀዳ አንድ አንድ ሚሊዮን አምስት መቶ ሺህ ብር ገመድ ይዤ እኮ ወደ ጫካ እየወሰድኩ ነው።
ችግር የለውም ጥያቄም ምንም ካለህ መጠየቅ ትችላለህ የምትፈልግበት ቦታ ማመልከትም ትችላለህ እኔ ብሞት እኔ ብሞት አላሳዝናችሁም እንዴ?
ይቅርታ ደንበኛችን
እሺ አሁን አንድ መቶ ሺህ ብር ወይም ሀምሳ ሺህ ብር ብቻ ልብትልኩልኝ እዛ
ይቅርታ እንደዛ ማድረግ አንችልም
በ- በቃ ያለ ጫቄን ጊዜ ሊዳ
ይቅርታ ደንበኛችን ምንም ማድረግ አንችልም
በ- በ- በ- እንትኑን ዝጉልኝ አልዘጋም። ታዲያ እንዴት ነው ዘጋ?
መዝጋት አይቻልም system ኡ ላይ እንደዛ ማድረግ አንችልም ትችላላችሁ እንጂ መዝጋት እንዴት ነው የማትችሉት?
አንችልም ለዛ ነው እ?
ብንችል ብንችል እናግዝ ነበር እንደዛ አድርገን
በቃ እኔ በቃ ኦንላይን አለቃለሁ። ተው በፌስቡክ በምናምን በምናምን ነገር እየወስድ ሳልስት ብዬ እለቃለሁ። ቸው ችግር የለውም እሺ ቸው እሺ እሺ